ሄሎ አቤት ሰላም ነው እናት?
እግዚአብሔር ይመስገን ሰላም ነው።
አለን ዮሐንስ ነሽ ጎንደር። ማን አለ ተስፍሽ አለ ወይ ጀሪ?
ተስፍሽና ብሩክ አሉ። ማን ላገናኝ?
በቃ አንድ ተስፍሽን አገናኝ።
እሺ ሄሎ ሄሎ ቆይ አንዴ እደውልልሃለሁ ብለዋል። እሺ
እሺ በቃ ወይ ብሩክን አገናኝ እስከዛ
ብሩኬ ስልክ ከቻልክ።
ይዟል። ስልክ ነው?
ይዟል። አዎ በቃ ደውልልኝ እንዳትረሱ።
ይደውልልህ በቃ። እሺ እሺ እሺ እሺ